ጤና ይስጥልኝ ስም ማቋረጥን ረሳሁት።
እንዴት ነህ?
እግዚአብሔር ይመስገን።
ይኸውልሽ ከዚህ በፊት ተመዝግቤ ለማረጋገጫ እዛ ጎተራና እና ተመዝገብ ምናምን ተብዬ በጣም busy ነበርኩና የ February ውስጥ ነው February or March ተ- ተ- ተቸግሬ ነበር እና አሁን process ኡን ድጋሚ ነው መጀመር ነው።
በአካል መጥተው አልተመዘገቡም አይደለ?
በአካል መጥቼ አልተመዘገብኩም። አሁን መልካም እሺ። መ- ማን ልበል ስሞትን?
በ- በአማርኛ ነው በእንግሊዝኛ ምጣፊው? አማርኛ ከሆነ ተረፈ
ተረፈ ቲኢ አርኢ ኤፍ አዎ
ተረፈማ
ኬኤ አር ኤል
ማን አለኝ?
ካርል ኬኤ አር ኤል ካርል አሀ።
እሺ። ስለ ቁጥሮትን ይንገረኝ።
ዘጠኝ አርባ አምስት
አርባ አምስት ሀምሳ ዘጠኝ ሀያ ሰባት ዜሮ ሁለት
ሀያ ሰባት ዜሮ ሁለት
ዜሮ ዘጠኝ አርባ አምስት ሀያ ሰባት
ዜሮ ዘጠኝ አርባ አምስት ሀምሳ ዘጠኝ ሀያ ሰባት ዜሮ ሁለት
ሀምሳ ዘጠኝ ሀያ ሰባት ዜሮ ሁለት አዎ
የት አካባቢ ኖት?
መ- መኖሪያዬን ነው የምትይው?
አዎ
እ?
አዎ አዎ
ጀሞ
ጃሞስን
ጀመን
እሺ። የምን ባለሙያ ኖት?
ኤሌክትሪክ
ሁሉንም መጠገን ይችላሉ?
አ ኤሌክትሪክ ከ- ከ- ሁሉንም professional electrician ነኝ። so ሁሉንም ከ control system ከ PLC everything ከማሽን ጥገና የሞተር ጥገና ምን ሁሉም አይነት ማሽን የ kitchen የማጠቢያ ማሽን ሁሉንም
መልካም እሺ። ስለ ጉዳይ ከዚህ በፊት case ሰምተው ነበረ የደወሉት።
ጉዳይ application ኑን አውርጄ
እሺ እ መልካም ሙሉ መረጃዎትን ተቀብያለሁ። ነገር ግን ወደ ገበያው እ ለመግባት አንድ ቀን ወደ ቢሮአችን መጥተው orientation መውሰድ ይኖርቦታል። ለቀጠሮ ቀጠሮ ለማስያዝ እኛ እንደውልሎታለን።
እህ በተጨማሪም የተለያዩ ስራዎችን ቴሌግራም ቻናላችን ላይ post ስለምናደርግ ቻናሉን እንዲቀላቀሉ እ link ኡን እልክሎታለሁ።
እሺ
እ ጨርሰናል። ሌላ ጥያቄ አሉት?
ምንም የለኝም። ሰው የቀጠሮ ጊዜውን የምታስዩ በምን ያህል ጊዜ ውስጥ ነው? አስቀድመሽ ንገሪኝ። ሰው shift ሰራተኛ ስለሆንኩኝ ማወቅ ፈልጋለሁ። እሺ okay እ ስንደውልሎት እም- እርስዎ ም።
የሚመቹትን ቀን ነው እንትን የሚሉ።
እሺ
እሺ ስለደወሉ እናመሰግናለን። መልካም ቀን።
እሺ ቻው።